Total, total.
hello hello፣ ጤና ይስጥልኝ።
አቤት ጀሚላ ከቺፕቺፕ ነው የምደውልለት።
እሺ።
የብርቱካን order አልተረከቡም አይደለም?
አዎ ሳምንት ሊሆነው ነው።
እሺ፣ ነገ የት ላስልክለት እቃውን?
ወሎ ሰፈር ጋራድ ህንጻ ወሎ ሰፈር ጋራድ ህንጻ። okay፣ እሺ፣ ነገ ይደወልለታል። መልካም ምሽት።
እንትን ግን ያኔ ያሸጋችሁትን ነው እንደው ተመለሰ ብሎ ወይስ ለሌላ ሰው ያን ፈታችሁ ትልኩታላችሁ?
አይ እንደዛ እንኳን አይሆንም፣ ሌላ ነው አይሆንማ?
የሚመጣለት። አዎ፣ እንደዛ አይሆንም።
እሺ፣ እሺ፣ ቻው።
እሺ፣ መልካም ምሽት።